ሰላም ሰላም፣ እንዴት ነሽ? ናት እግዚአብሔር ይመስገን ከግሬት ነበር ቁጥራችሁን የወሰድኩት እና መረጃ ለማግኘት ፈልጌ ነበር።
ይችላሉ። እሺ
እ፣ እንትን ነው እኔ ቃሊቲ ነው ሰፈሬ እና እሺ።
ሌሊት ሰዓት ምጥ ምናምን ቢመጣ በማንኛውም ሰዓት ብደውል መምጣት ትችላላችሁ?
አይረሳታው በማንኛውም ሰዓት ይደውሉልን፣ መምጣት አዎ።
እንችላለን።
okay፣ ሂሳባችሁ ምናምን ይታወቃል ወይስ በዛ ሰዓት ነው fix የሚደረገው?
በዛ ሰዓት ልነ- ልንነግሮት እንችላለን። ካለዛ ደግሞ ካለዛ?
የሚጠብቁኝ ከሆነ ሰርቼ መልሼ እደውልሎታለሁ። ከቃሊቲ ግሬስ አይደለ ቦሌ።
አዎ፣ ቃሊቲ ገብርኤል ጋር
እሺ መልሼ ዋናው ይደውሉ።
ቃሊቲ አይደለም፣ ገብርኤል ቤተክርስቲያኑ አርባ ስልሳው ጋር አዎ ሳይደርስ ከማሰልጠኛ ትንሽ ራቅ እንዳሉ።
ትንሽ
እሺ አሳውቂ ሽመቴ እሺ እሺ